ሄሎ hello ጤና ይስጥልኝ ማጀት ሬስቶራንት አዎ ነው።
እሺ ከ BeU ነበር ምደውለው እሺ በ order ነበር ሰማንያ አራት ሰማንያ ሰባት ሰላሳ ዘጠኝ የተቀበላችሁት order ሰርታችሁታል እንዴ
ሰማንያ አራት
ሰማ- ሰማንያ ሰባት ሰላሳ ዘጠኝ
አገልግል አይደል?
አዎ የፍስክ አገልግል እኮ አዎ ወስዷል።
ወስዷል አዎ
ኦ፣ እሺ እሺ ቆየ ከወሰደ
አዎ
እሺ እሺ
ሰማንያ አራት